ሌላውማ ጤና ይስጥልን ገለኔ ኮፊ አለ እግዚአብሔር ይመስገን። ደወልሽለት እንዴ?
ለማ ለልጁ ሀያ አንድ ሰማንያ ውስጥ ሳምሪ ነሽ እንዴ?
አይ ሳምሪ አይደለም። ዜሮ ዘጠኝ ሀያ አንድ ስልሳ አንድ ሰጥቼሽ ነበረ ፕሪንተር ሄላ ኦርደር።
ሄላ፣ ሄሎ አቤት።
እንዴት ነሽ?
እግዚአብሔር ይመስገን።
አሁን ደውላችሁልን ነበረ ኬት ኬት ነው?
ቴክኖሎጂ። አዎ አዎ፣ ደውዬ ማውራት አይመቸውም text አድርጊልኝ ያለኝ እና እ፣ አሁን ለ- በ text ለማስረዳት ስለማይመች እየጠበቅኩት ነው። እና እሺ አሁን አሁን ደውይለት።
ልደውልላት? እሺ አዎ እሺ እሺ፣ እሺ thank እሺ